አማረኝ። የአባትህን አጥር ጅብ የፈራውን ጅብ የፈራውን ሲዞረው ያመሻል ልቤ ብቻውን ልቤ ብቻውን እኔስ አንተን አንተን ሸተተ ገላይ ሸተተ ገላይ ተንሰራፋህበት በሁለመናይ በሁለመናይ ገረመኝ ስም ስላማረኝ ይገርማል ስምህ ማን ይባላል? እኔ አመለኛ ፈረስ ልጓም ያላምጣል ልጓም ያላምጣል ልጓም ያላምጣል ወደድኩ ደደኝ ጠላው ምን ያመጣል ጠላው ምን ያመጣል ጠላው ምን ያመጣል እኔስ አንተን አንተን ሸተተ ገላይ ሸተተ ገላይ ተንሰራፋበት በሁለመናይን በሁለመናይን በሁለመናይ ገረመኝ ስም ስላማረኝ የሰው ሰው ተው ልቤን መልሰው ቆሞ ጠየቀኝ ውሃ እንደ ቁም ነገር ስጠጣ ዋነቀኝ ስጠጣ ዋነቀኝ ሰው ሁሉ ተኝቶን እንቅልፉን ይልፋል እንቅልፉን ይልፋል እንቅልፉን ይልፋል የወደደ ልቤን በሐሳብ ይልፋል በሐሳብ ይልፋል የሰው ሰው ተው ልቤን መልሰው ገረመኝ ስም ስላማረኝ ይገርማል ስምህ ማን ይባላል? እመጣለው ብሎ ኳኩዬ ሌላም እንዳይመጣ ኳኩዬ እመጣለሁ ብሎ ኳኮዬ ሌላም እንዳይመጣ ኳኮዬ ቁርጥርጥ ያለ ጥም ኳኩዬ ገና ዛሬ መጣ ኳኩዬ ቁርጥርጥ ያለ ጥብ ኳኮዬ ገና ዛሬ መጣ ኳኮዬ እመጣለሁ ብሎ ኳኮዬ ሰው እንዴት ይዋሻል ኳኮዬ እመጣለሁ ብሎ ኳኮዬ ሰው እንዴት ይዋሻል ኳኮዬ ማበል እንኳን አንተን ኳኮዬ ምድር ያበላሻል ኳኮዬ ማበል እንኳን አንተን ኳኮዬ ምድር ያበላሻል ኳኮዬ ኳኮዬ ኳኮዬ ኳኮዬ ገረመኝ ስም ስላማረኝ ይገርማል ስምህ ማን ይባላል? ጅብ የፈራውን ሲዞረው ያመሻል ልቤ ብቻውን ልቤ ብቻውን ልቤ ብቻውን እኔስ አንተን አንተን ሸተተ ገላይ ሸተተ ገላይ ተንሰራፋህበት በሁለመናይ በሁለመናይ እወድሃለሁ ወድህ ማን ቆሞ ጠየቀኝ ነገርሽ ጠጣ ዋነቀኝ ስጠጣ ዋነቀኝ ገረመኝ ስምህ ስላማረኝ የሰው ሰው ተው ልቤን መልሰው የሰው ሰው ተው ልቤን መልሰው ገረመኝ ስምህ ስላማረኝ